ሄሎ
ሄሎ ሄሎ ሰላም ይስጥልኝ።
ፊንቱም እንትን አክሲዮን ነው።
አዎ Flintstone Homes ነው። ምን ልርዳዎት?
ስለዛ ኢንፎርሜሽናችን ለመግዛት ምንድን ነው?
እሺ እሺ ከሀ- ከሀያ ሺህ ብር ጀምሮ ነው ያለው እኛ ጋር ከሀያ ሺህ ብር እስከ ሁለት ሚሊዮን ባለው ውስጥ መግዛት ይችላሉ።
okay።
የት አካባቢ ነው ያሉት እርስዎ?
አይ፣ ያው ሐዋሳ ነኝ ያለሁት።
ሐዋሳ። ሄሎ አቤት። አዎ።
እሺ በአቅራቢያዎች በሚገኝ እ፣ ባንክ እ፣ የተለያዩ ባንኮች ላይ አለን። የትኛው ባንክ ነው የሚቀርቡት?
እስቲ እሱማ ንግድ ባንክ ምን አሉኝ?
ንግድ ባንክ ንግድ ባንክ።
እ፣
እሺ
በቃ እስቲ ያለውን እ፣ information በደንብ እዛ ላይ ይሰጡኛል።
አዎ አዎ፣ እዛ ብሮሸር ስላለ እዛ check አድርገው እንትን ማለት ይችላሉ። ብሮሸሩን እሺ።
ወስደው መች ነው የሚሄዱት? አስ እንትን አ- ሰዓት ሳይ እንዳረግልዎት የሚያስረዱት?
በቃ እስቲ ሰዓቴን arrange አድርጌ እሺ ይደውሉልኝ በዚህ ስልክ። ስሞትን ማን ልበል።
እኔ አማኑኤል ነኝ።
እሺ ምን ላይ ነበር ማስታወቂያችን የሰሙት?
በቴሌቪዥን ነው።
ቲቪ ላይ። እሺ እሺ እሺ እሺ እሺ